hello hello ጤና ይስጥልን ደንበኛችን ከቢቢኤ ነው የምንደውልሎት
ከየት hello ከቢቢኤ ኢትዮጵያ ነው የምንደውልሎት ደንበኛችን አይሰማዎትም እሺ ፍሪ ግሮሰሪ ነው
አዎ
ደንበኛ ቢቢኤ ኢትዮጵያ መለያ ቁጥር hello።
በ text
አራት hello ሰሞኑን ከቢቢኤ ኢትዮጵያ- ቢቢኤ ኢትዮጵያ እሺ፣ እየተላከ እሺ፣ ነበር እና እኮ እሺ።
በ text- አ- አዎ ደርሷል hello።
በ text
hello
ይሰማኛል ደንበኛችን በ text አዎ።
ቢቢኤ መለያ አ- አ- message ደርሷል አዎ አዲስ መለያ ቁጥር ነው የተላከው እሱ ነው የደረሰው
እ እ
አዲስ መለያ ቁጥር ነው የተላከው በ text ሰሞኑን ደርሶት
ምን ለ- ምን ምን ቁጥር hello።
ለቢቢኤ መለያ
አ፣ ይነፋነፋል መለያ የሚል ደርሶኛል
ደርሶታል የቢጃ- እሺ እ? የቢጃ እሺ።
የቢጃ እንትን የሚል
አዎ መለ- መለያ ቁጥር የሚል
አዎ ሄሎ እ፣ እሱ- ደንበኛችን እሺ ብሎ- ደረሰ ለማለት እናመሰግናለን ምን- ምንድን ነው ምን